hello hello ታቢ አቤት አቤት እንዴት ነህ?
ሰላም ነው ደህና ነህ? አለሁ።
እግዚአብሔር እግዚአብሔር ይመስገን እ- ስምንት ሰዓት ምናምን ዩ- ጋዜ- እም።
የሆነ ጋዜጠኛም ይመጣልና የእኛ ካሜራዎች ready ይሁኑ። ሀብቴ ቅድም እንትን ይበል እንትናም ኃይለ ኢየሱስም እዚህ ይሁኑና ከተፈለገ ይገባሉ። ሀብቴ እንደሚገባ ቃሉኝ ግን የሀ- የሀይሌን ነው በደንብ ያላወቅኩት። ግን stand by ይሁኑ እዚህ እሺ ቢሮ እሺ እሺ።
እሺ ስምንት ሰዓት ተኩል አካባቢ ለዘጠኝ ሩብ ጉዳይ ምናምን አካባቢ ይምጡ። ስምንት ሰዓት ተኩል አካባቢ ይምጡ።
እሺ እሺ ሀብቴም አላነሳ ላይ ስልኩን እሺ እደውልላቸዋለሁ እሺ